ሄሎ ሄሎ ጤና ስጥልን።
እግዚአብሔር ይመስገን።
ከወደ ባይክን manufacturing ነበር ምደውልልክ። ታደሰ ነካ ምን ታደሰ ታደሰ አዎ እንትን በሚሊኒየም አዳራሽ ላይ ስልክ ቁጥርን አስቀምጠክ ነበር። CV ን apply አድርገህ ነበር እሺ በ junior accountant ነት
yes
እና ነገ አራት ሰዓት ላይ ወደ ባይክል manufacturing ላይ የጽሁፍ ፈተና አለክ በ junior accountant ነት።
ነገ አዎ ነገ አራት ሰዓት ላይ ለቡ መብራት ኃይል አርሴማ ፊት ለፊት
ከሰዓት አይቻልም። አውሩቅ ነኝ እኮ
ነገ አራት ሰዓት አችልም ከአራት እስከ አምስት
ከ- ከሰዓት አይቻልም።
እሺ ከስምንት እስከ ዘጠኝ አዎ እሺ
እሺ በቃ
ለቡ መብራት ኃይል አርሴማ ፊት ለፊት እሺ የት አካባቢ?
ለቡ ወደ ለቡ ሀና አዎ ሀና garment መሄጃ ጋር ሀ- ሀና ቀለበት ሀ አዎ፣
ለቡ መብራት ኃይል ማንፋት አርሴማ ፊት ለፊት
እሺ አስማ ፊት ለፊት አዎ
እሺ ለቡ አስማ አስማ ፊት ለፊት እሺ እናትዬ እሺ